ሄላ ሄላ፣ አቤት የስዩም ስልክ ነው
እሺ
አሉኝ።
እ ምንኝ ቃ
ተሳስተሻል።
ከቺፕስ ነው የደወልኩልዎት።
እህት
ከቺፕስ
ከዚህ በፊትም ተደውሎ ነበረ፣ ግን እኔ አላዘዝኳቸዋለሁ አልኳት። ማዘዝ ፈልጌ ስጠይቀው እንደውም እደውልልሻለሁ ብሎኝ በዛው ጸጥ አለኝ።
okay።
በስልክ ማዘዝ እችላለሁ
በምንድን ነው? ስማርትፎን ነው
እ? ይሄ አዎ ስማርት አፕሊኬሽን አሁን ያወረዱትና
ማለት daily። እሺ እሺ፣ አመሰግናለሁ በጣም እሺ እሺ፣ በጣም እሺ።
አሜን።